እሺ ሰራ መስሎኛል። ሊደፈርም ብየዋለሁ። ሄሎ ሄሎ፣ አንዋር ሄሎ፣ ወይዬ አልሄድክም አይደለ? ሬስቶራንት ወይኔ፣ በቃ ተመለስሻል። እ? አይ በቃ መፈረም አይጠበቅብህም። cancel ሆኗል already። እሺ ሬስቶራንት አቁመዋት። በጣም ይቅርታ። እሺ አባ